ነው ቶሎ ነይ ወዲ ወይ እ ወይ ነው ቴክስት ትገባለሽ።
እሺ እሺ እሺ እሺ ወጊ እሺ ወጊ እሺ ታራ ሚ- ሚሄድ እኮ እዚህ ጋር የተመራ ወረቀት አለ። ጠፋሽ በዛው እላይ መሲ ጋር ሂጂ፣ መሲ ይደውላልኝ።
እ አሁን ሄጄ ላይ ጨርሻል። ቴክስት ትገባለሽ።
አይ እኔ ምንም አላየሁኝም ነኝ።
ቴክስት አድርጊ።
እሺ እኔ ልኝ አሁን ሽንቴ ራሱ ልፈነዳ ነው።
አጣሽ ውሃ ጠጥቼ እሺ